Hello
ሰላም ነው ሰላም ጤና ይስጥልኝ።
አለን ሰላም ነው።
ሰላም ምን ነበር?
ኦንላይን ቀመር ቀምረን ነበርና እሺ የሆነ አንድ አራት ክለብ እንዲህ የሆነ የሆነ ጨዋታ ተጫፍን ነበር። first half አንድ ጎል ይገባል። ሁሉንም አርሞልን የሆነ ትንሽ ብር የተወሰነ ብር ነው የላከልን።
እዛ ላይ የጻፈው አይደለም
አዎ እዛ ላይ ብቻ ነው የ- የአንድ ብቻ ነው የላከልን። ግን የሁሉም ታርሟል። ሁሉም click አድርጎታል። ግን የአንድ- የአንድ የአንድ ክለብ ብቻ ነው የላከልን።
እስቲ ticket ID ውን ቴሌግራም ላይ ላክልኝ እንዳየው።
ቴሌግራም ቻናላችሁን አላውቅም።
እሺ ስልካችን ልስጥ።
አዎ ስጭኝና በሌላ ስልክ ያዘው እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
እ አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት ሰባት አርባ አራት አርባ- አርባ ሰባት አርባ ሰባት እሺ አሁን እየደወልኩ ነው። እስኪ
እ እየደወልኩ ነው። አሁን የሚጠራ ከሆነ ያው፣ በስልክ ቴሌግራም ላይ ነው እንጂ የምልክልን ticket ID ውን እሺ በቃ ቴሌግራም ላይ save save ላድርገውና ቴሌግራም ላይ ልልክልሽ።
አድርገህ ቴሌግራም ላይ ላከው screenshot አድርገህ screenshot አድርጌ ማለት ነው።
አዎ እሺ
ባዶ ይላል